Hello? Hello?
Hello ጤና ይስጥልኝ። ሀሚድ ነኝ። ምን ልበል?
ትናንትና ለአንድ የወደቀ ትኬት ነበር እንትን ነበር እሺ፣ አንዴ ጠብቀኝ፣ አንዴ ጠብቀኝ። ሄሎ እሺ፣ ነበር ነው ትኬት ነው።
ላይ ናጓታሁን ቆረኩ
እሺ፣ እንትኑ ንገረኝ፣ ካሸር ኮዱን ወይ ትኬት አይዱ
ትኬት አይዲ
ወይ ካሸር ኮዱን ወይ ትኬት አይዱን። እሺ እ
ticket ID ልንገርሽ ዘጠና ስምንት ዘጠና ስምንት እ ድምፁ ስልሳ በጣም
ሰባት ይቆራረጣል። ስልሳ ዘጠና ስምንት ስልሳ ሰባት ሰባት
ዘጠና ስምንት ስልሳ ሰባት አ
አዎ እሺ
ከዛ B ሁለት
B ሁለት እሺ Hello
ከዛ
በቀኝ ብቻ ነው እንዴ?
እየነገርኩ ያል ከዛ አ ዘጠና ስምንት ስልሳ ሰባት B ሁለት ብያለሁ።
ከዛ
እሺ ከዛ hello ስልሳ ዜሮ ዜሮ ስልሳ
Okay ዘጠና ስምንት ስልሳ ሰባት B ሁለት ስልሳ ነው።
አይደለም B ሁለት CA አለ ከዛ እሺ CA እሺ
ከዛ በኋላ ዜሮ ዜሮ ዜሮ ዜሮ ስልሳ ስልሳ
CC እሺ
ከዛ ሶስት B እሺ
ከዛ ዜሮ ስድስት አርባ ሁለት
እሺ ቦነስ ሰጥተዋል። እሺ አባ check አድርጎ
እ ቦነስ ሰጥተዋል። check አድርጎ እሺ hello hello hello ሄሎ